እያሰነ የመጣ እንዳበሻ የሚወደድ አጣ ገና ገና ድሮ ጥንት ገና ስትወደስ የኖረች በዝና ዛሬም ወዲያ ደርሰን የመጣ እንዳበሻ የሚወደድ አጣ አለም በሰማዊ የጓጓ ሊያያት ይፈልጋል ሰዋሰውነት ካይንስ አልፎ ምንስ ይደረግ ሁሉም ወደ ሰው ሰፈር መጥቷል ዝናዋ ስቦ የማይደርቀውን የውቁሬ ሊቀምስ አስቦ አለም በሰማዊ የጓጓ ሊያያት ይፈልጋል ሰዋሰውነት ካይንስ አልፎ ምንስ ይደረጋል ሁሉም ወደ ሰው ሰፈር መጥቷል ዝናዋ ስቦት የማይደርቀውን የውቁሬ ሊቀምስ አስቦት ገደሉንም ጨርሶ አፋፍ የወጣ ስንቱን ድንበር ተሻግሮ ወደዚህ ሲመጣ አገር ጥሎ ቢወጣም ፍቅሯን ተመኝቶ የለም ሕልሙን ያሳካ ንጎኗ ተኝቶ ዛሬም ትኩራ ያገር ልጅ ዛሬም ትኩራ ነገም ትኩራ ያገር ልጅ ነገም ትኩራ ሁሌም ትኩራ ያገር ልጅ ሁሌም ትኩራ ዛሬም ትኩራ የአገር ልጅ ዛሬም ትኩራ ገና ገና ድሮ ጥንት ገና ስትወደስ የኖረች በዝና ዛሬም ወዲያ ደርሰን የመጣ እንዳበሻ የሚወደድ አጣ ገና ገና ድሮ ጥንት ገና ስትወደስ የኖረች በዝና ዛሬም ወዲያ ደርሰን የመጣ እንዳበሻ የሚወደድ አጣ እንደው በጊዜ በቀን ጉዳይ ፊት ሲሆን ዋለ ከሩቅ ምስራቅም በሮ ቢደርስ ተመካከለ እስያ ምድር ከአሜሪካ ከአውሮፓ ቢነሳ ከፍ አልተገኘም እሷን ቀርቦ ልቧን የሚነሳ እንደው በጊዜ በቀን ጉዳይ ፊት ሲሆን ዋለ ከሩቅ ምስራቅም በሮ ቢደርስ ተመካከለ እስያ ምድር ከአሜሪካ ከአውሮፓ ቢነሳ ከፍ አልተገኘም እሷን ቀርቦ ልቧን የሚነሳ ባህሏንም አትቀይር ልምዷንም አትረሳ የአበሻ ልጅ ኩሩ ነች ለምንም አሳሳ በያቅጣጫው እያያት አለም ቢመኛትም ቢጎበኛት ባይኑ እንጂ በእጇ ያገኛትም ዛሬም ትኩራ የአገር ልጅ ዛሬም ትኩራ ነገም ትኩራ የአገር ልጅ ነገም ትኩራ ሁሌም ትኩራ የአገር ልጅ ሁሌም ትኩራ በራስ ትኩራ የአገር ልጅ በራስ ትኩራ ዛሬም ትኩራ የአገር ልጅ ዛሬም ትኩራ ነገም ትኩራ የአገር ልጅ ነገም ትኩራ ሁሌም ትኩራ የአገር ልጅ ሁሌም ትኩራ በራስ ትኩራ የአገር ልጅ በራስ ትኩራ ዛሬም ትኩራ የአገር ልጅ ዛሬም ትኩራ ነገም ትኩራ የአገር ልጅ ነገም ትኩራ ሁሌም ትኩራ የአገር ልጅ ሁሌም ትኩራ በራስ ትኩራ የአገር ልጅ በራስ ትኩራ ዛሬም ትኩራ የአገር ልጅ ዛሬም ትኩራ ነገም ትኩራ የአገር ልጅ ነገም ትኩራ